ሄሎ ሄሎ ሰኔ ህክምና ማዕከል እ፣ እንትን CT scan ፈልገን ነበር።
እሺ
እ፣ ስንት ነበር ማ scan ምን አይነት ስልካ ነው የሚነሱት እ፣ የእንትን የአእምሮ የጭንቅላት ነው የጭንቅላት የሚባል ሁለት ሺ ሰባት መቶ ብር እኮ እሺ፣ መጥተው እንዲወስዱን ነበር። ሚኒሊክ ነው ያለ ነው።
contrast አለው ወይስ contrast የለውም
እ፣ አባ contrast አለው እንዴ? contrast አለው ያለ hello አቤት
without contrast brain CT ነው።
እሺ በቃ ኦክሲጅን ያስፈልጋቸዋል። desaturate machine ያለው አምቡላንስ ነው የሚፈልጉት
desaturate በቃ ወደ ጤና ባለሙያ ደውለው አሁን communicate ያደርጋቸዋል እሺ